Hello.
hello ሰላም ሰላም።
ፍሊኒንግስቶን ማስታወቂያ ሰምቼ ነው ስልኩን ከዛ ያወሰድኩት።
እሺ ምን ላይ ሰምተው ነው?
አቤት ምን ላይ ማስታወቂያ ሰምተው ነው?
በሬዲዮ ሰማሁት።
እሺ
ያን መንገር አለብኝ።
አይ it's okay ችግር የለውም። እ፣ ምንድን ነበር የፈለጉት? ቤት ሽያጭ?
አዎ ማብራሪያ የሚሰጠኝ እና እህ ከዛ በኋላ እም፣ በእኔ እንትን የማደርገውን ውሳኔ መወሰን ስላለብኝ ነው።
እሺ እኛ አፓርትመንት ቤቶች አሉን። ዘጠኝ የሚሆኑ site ኦች ላይ አሉ።
እህ እህ ዘጠኝ የሚሆኑ site ኦች ላይ ናቸው አፓርትመንቶቹ።
እ፣ ወደ መሀል ከተማ ቦሌ፣ ሜክሲኮ፣ ሳር ቤት፣ ሲኤምሲ ያለ ወጣ ያሉት ላይ ደግሞ ሀያት፣ ጣፎ፣ ሰሚት፣ ጀሞ፣ ቱሉ ዲምቱ አለ።
እ፣ እሺ ሰሚት ያልሽው የቱ ጋር ነው?
ሰሚት ሰሚት ኮንዶሚኒየም ሶስተኛ በር መግቢያ ጋር ነው ያለን። እዛ ላይ ባለ አንድ፣ ባለ ሁለት፣ ባለ ሶስት መኝታ አለ።
እህ፣ ሰሚት ኮንዶሚኒየም ታች ከጎርጊስ በታች ማለት ነው።
አዎ በታች ሆኖ ኮንዶሚኒየሞቹ አሉ አይደለ? ሶስተኛ በር መግቢያ
እም፣ ብዙም አላውቃቸውም። እኔ ወደዛ ወደዚህ ወደ እ፣ ሰሚት አደባባይ ወደ ሀያት።
ፀሐይ ሪል ሀያት ነው ሀያት ምኑ ጋር እ፣ ፀሐይ real estate ጋር ደግሞ ሲኤምሲ ያለው ላይ አለ።
አ፣ ምኑ ጋር ነው እሱ?
የሲኤምሲው ሀያት እንትን ጋር ሳይደርሱ አደባባዩ ጋር ሳይደርሱ የተባበሩት ጋር ሳይደርሱ እ፣ እ፣ ዳይመንድ school ጀርባ አለን።
ማን school?
ዳይመንድ school ጀርባ
አሀ በፀሐይ ሪል ስቴት አቅጣጫ ነው ወደ ታች ወደ ሰሚት ሲወረድ ፀሐይ ሪል ስቴት አይደርሱ ሳይደርሱ ነው።
እህም። እሺ እንዴት ነው ያከፋፈሉም ምንም እ፣ እንዴት ነው የምታስረዱኝ?
ያው office መጥተው ነው ሙሉ መረጃ መውሰድ የሚችሉት።
አይ በመኪና መጥተው ያሳያችኋል ምናምን የሚል ነው ማስታወቂያ የሰማሁት።
ይቻላል አዎ። ያሉበት ድረስ ወ- ሰው ልኬሎትም ሊያስረዳዎት ይችላል። እንዲሁም ደግሞ አዎ እንደሱ ብታደርጊልኝ እባክሽ።
እሺ መቼ ይችላሉ? ነገ ይችላሉ?
እችላለሁ ነገ ነገ አ- ስንት ሰዓት- ሰዓት?
ሰዓት እንቀጣጠርና አዎ ስንት ሰዓት ላይ ላድርግሎት? አራት ሰዓት ላይ ይችላሉ?
አራት ሰዓት በጣም ጥሩ ነው።
የት ነው ሰፈሮት?
እኔ እዚህ አየር መንገዶች ቤት እ፣ ሲቪል ሰርቪስ ኮሌጅ አለ አይደለ?
ሲቪል ሰርቪስ ኮሌጅ ማለት እ፣ ሚካኤል ሳይደርሱ ማለት ነው።
አዎ እሱም ነው እ፣ እንትንም አለኝ እኔ ልክ ሚካኤል ፊት ለፊት ከያግ መገናኛ ከመጡ እዛ ፊት ለፊት እ፣ እንትን አለኝ stationery አለኝ
okay። ስለዚህ እዛ ልጠብቃቸው።
የስራዎት ቦታ ነው stationery ው።
አዎ ስራዬ ቦታ ነው። ገቢዎች መግቢያ ላይ ቢመጡ እኔ አጠገቡ ነው ያለው ህንጻ ውስጥ ያለው ስለዚህ እኔ ጠዋት እ፣ ይደውሉልዎታል ምስ ብዬ ነግራቸውና ከ sales ሰራተኞቹ ጋር ይቀጣጠራሉ ቦታውን።
እሺ የእኔ እናት በቃ ይሄ ስልኬ ነው። በዚህ ደውሉልኝ እ፣ እንተዋወቅና ከዛ በኋላ እ፣ ያለውን ነገር በደንብ brief እንዲያደርጉኝ ፈልጌ ነው።
መጥተው ሙሉ መረጃ ይሰጡታል። ከፈለጉም የፈለጉትን site ያስጎበኙታል።
እሺ እሺ።
ስሞትን ማን ልበል ወይዘሮ አልማዝ ወይዘሮ አልማዝ እሺ፣ ጠዋት ይደውልልዎታል።
ጠዋት ስንት ሰዓት?
እ፣ አራት ሰዓት ላይ እርስዎ ያሉበት ቦታ ይደርሳል። ወደ ሶስት ሰዓት ላይ ይደውልልዎታል።
እሺ የእኔ እናት እሺ።
እሺ መልካም አመሰግናለሁ። ማን ልበል አንቺ ፌቨን እ ፌቨን ፌቨን ሄለን ፌቨን ፌቨን ፌቨን አዎ።
እሺ thank you እሺ እሺ ፌቨን thank you